hello ሰላም ጤና ይስጥልኝ ቤተሰቤ
ሰላም እንዴት እንዴት አደርሽ?
እግዚአብሔር ይመስገን።
አፕ በ withdraw ብዬ approval ጠይቆኝ ነበር ወደ ቴሌብር ንገረኝ ቤተሰቤ ስልክህ።
ዜሮ ዘጠኝ ዘጠና አንድ
እሺ
አራት ሶስት አርባ ሶስት ሰላሳ ስድስት
መቼ ነበረ?
አሁን ሀያ አምስት ሺህ ብር ነው።
እሺ check ላድርግልህ። እሺ ጠብቅ።
እሺ።
hello
ወዬ ቤተሰቦች ገብቶ ወደ ቴሌብር account ዘጠና አንድ አርባ ሶስት አርባ ሶስት ሰላሳ ስድስት አ እኔ ላከው አይደለ?
አ እሺ ገብቶልሃል። እሺ ይቆያል ወይስ አሁን ነው?
በቃ ገብቷል።
ገብቷል check አድርገው already የቴሌብር account ነው።
እሺ እሺ
አ ገባ